ጤና ይስጥልኝ አድቤ ሳምራዊት ነኝ ባኮመን ልግዛ።
ጤና ይስጥልኝ አብሮ ይስጥልህ።
ዊዝድሮ ያደረኩት ስለዘገየ ለመጠየቅ ነው፣ ቼክ ለማድረግ
እ ከዚህ በፊት አመልክተው ነበር።
አዎ፣ አመልክቼ ነበር በሜይ ሀያ ሁለት ማለት ነው።
እሺ ያመለከቱበት አስራ ሰባት ስልክ ቁጥር ይስጡኝ። ስልክ ቁጥር ዜሮ ዘጠኝ ሀያ እ ዜሮ ዘጠኝ ስንት
ሀያ
ሀያ
ሰማንያ ሰባት
ስንት አሉኝ?
ዜሮ ዘጠኝ ሀያ ሰማንያ ሰባት
ሰማንያ ሰባት አስራ ዘጠኝ ሰማንያ ዘጠኝ
ዘጠኝ ሰማንያ ዘጠኝ እሺ፣ አስራ ዘጠኝ ሰማንያ ዘጠኝ ነው።
እሺ፣ በመስመር ላይ ጠብቁ። ደንበኛችሁ መስመር ላይ ያሉ
አሎ
እ ሙሉ ስሞትን ይንገሩኝ።
መርሃዊ ገብሬ
አይ የእርስዎ ጉዳይ በተደጋጋሚ ሪፖርት አድርገንልዎታል፣ ግን ከእርስዎ በፊት ያሉ ብዙ ደንበኞች ስላሉን ነው። እንደተስተካከለ ግን ደውለን የምናሳውቀው ይሆናል።
አልዘገየም ግን በጣም ስለዚህ ስለም ቢሆን ነው ምን አሉኝ?
በጣም ዘገየ ማለት ከሁለት ሳምንት በ- በላይ ሆነ። ሌሎች እንትን ላይ የምናውቀው እነ ሳንቲም ፔይ ከአስር ቀን በፊ- በፊት ነው
አዎ ልክ ነው።
መልስ የሚሰጡን።
አዎ ልክ ነው። ግን ከእርስዎ በፊት ያሉ በጣም ብዙ ደንበኞች ስላሉ ነው እንደዚህ የ withdrawal case ያለባቸው እና በተራ እየተስተናገደ ስለሆነ ነው። እንደተስተካከለ ግን ደውለን የምናሳውቀው ይሆናል።
እሺ አመሰግናለሁ።
እሺ